መሰለኝ ሀረር ይገኘኝ እባክዎት የምናየው ጉዞ መረጃ አብረው ይስጥልን። ሰላም ናችሁ?
ደህና ደህና ናቸው።
አለን እንተና አለምዬ ትኖራለች። እኔ
እህ አለምዬን አለሚቱን ብታገናኝ
እሺ እሺ፣ ላስቸግርህ?
አገናኝ እሺ እሺ፣ አገናኘታለሁ።
እሺ ነበር
እሺ እ መ- እ፣ ደንበኛችን እሺ እኔ እ፣ መስ- መስመር ላይ ነች እ፣ ወይ ትንሽ ቆይተው ይደውላሉ?
ተመልሼ ልግባ።
አዎ መልሰው ይደውሉ። ትንሽ ቆይተው አንድ አምስት ደቂቃ።
እሺ እሺ እኔ እሺ እሺ አመሰግናለሁ።